ሰላም ጤና ይስጥልኝ። በስት ቤት ቤቲ ነው የምንረዳው።
ሰላም ሰላም ብለናል።
እሺ ሰላም፣ ምን ነበር?
የ account ችግር መሰለኝ። game የተጫወቱ ሶስት መቶ ብር ወደ ቴሌ ብር ለመላክ ፈልጌ ነበረ። ቴሌ ብር አልገባም፣ ከ account ም ወጥቷል።
ይሄን የቤስት ቤት ስልክ
በ- ይሄ አይደለም ቁጥሩን ልስጥሽ። ይሄ አይደለም ቁጥሩን ልስጥሽ።
ንገረኝ።
ዘጠኝ ሰባ ሁለት እሺ
ሰላሳ ስ- ሰላሳ ስድስት ሰላሳ ሶስት
ሰባ ሁለት ሰላሳ ስድስት
ሰላሳ ሶስት ዜሮ ሶስት
ሶስት መቶ ብር ነው ያልከኝ?
አዎ
እሺ
እህ።
hello፣
አዎ የሰማሁት ነው።
process ላይ ስለሆነ ነው። እሺ ይገባልሃል፣ ጠብቀው ስልሽ።
እ፣ ወደ ቴሌ ብር ይገባል ወይ ወደ game?
አይ ወደ ቴሌ ብር ነው።
እሺ sister አመሰግናለሁ። እጠብቃለሁ።
እሺ መልካም ነው።
መልካም እናንተን